ጤና ይስጥልን። hello ቪዛ አለምነሽ ነኝ። ባክዎት ምን አይነት የጉዞ መረጃ ልስጥዎት?
okay የኔ ድምጽ ይሰማሽ አይሰማም።
አይሰማሽም? ድምጼ አዎ፣ ምንም አይሰማም።
okay ድምጽ መጀመሪያ መቀነሻውን ንገሽ። እስቲ ምናልባት ነው ያልኩት ከሆነ
hello
ይሰማል ጤና ይስጥልን።
ይሰማል ይሰማል። ድምጽ መቀነሻውን
ጤና ይስጥልን። hello ቪዛ አለምነሽ ነኝ። ባክዎት ምን አይነት ይሰማሻል? አሁን አይሰማም።
አይሰማም። ድምጽ መቀነሻን መጀመሪያውን ነካሽ።
ምንም
ሰርቶ ነበር ዛሬ።
አዎ፣ ቅድም እያወራሁበት ነበረ። ይህም የጁዲ ነው። ቀይር ነው።
ጨመርሽ ይሄን?
አዎ፣ okay አይሰማሽም? አሁን ለማይሰማ አይሰማም።
ዝጊው እስቲ